Hello hello ወይ ሰላም ጤና ይስጥልን ቤት ቤት ዲፖዚት አዝዤ እናቴ እስካሁን አልገባም። ሶስት ቀን ሆነኝ።
ስንት ብር ነበረ?
ሶስት መቶ ብር
ቤት ቤት ቁጥር ከሄ ነው አ
እሺ። በስንት ነው መቃኑ የሚሆነው?
እም?
ቀኑ በስንት ነበር? ሶስት ቀን ያልከኝ?
ፎቶ ሁሉ ቴሌግራም ላይ እኮ ልክ ያለው አሳውቅ ያለው ዲፖዚት ቴክስቱን ስምክን ማን ልበል? እዚህ ወበር ቴሌግራም ወበር
እም፣ እሺ
እና ሶስት ቀን ሙሉ አሳውቀናል ነው የሚባለው። ምንም ነገር የለም።
እሺ፣ ቆይ check ላድርግ። ቤት ቤት ቤት ቁጥር ከሄ ነው?
አ
እሺ፣ አንዴ check ላድርግልክ። እሷ አሳውቃላለች።
ከትላንትናም እንደዛ ነው የተባለው።
አዎ። ቀኑ በስንት ነበር? በአስራ ስምንት አ፣ እንደዛ ነው።
እሺ። ስንት ብር ነበረ?
ሶስት መቶ ብር
እሺ። በቃ አሁን በድጋሚ እናሳውቅላለን። እሺ፣ ትንሽ ጠብቀን ሲመልስላት ትመልስላለች።
ወይም ማይሆን ከሆነ ለምን አናግሩኝም? እናቴ
ችግር የለውም። system ስለሆነ ራሱ ነው የሚመልስልክ። የትም አይሄድም። እሺ፣
እኮ ሶስት ቀን ሙሉ ካልመለሰው እንዴት ነው መልሶ የሚመልስ?
ይመለሳል። ወደ በኋላ ደውልልን ወይ እሷ ቴሌግራም ላይ እንጽፍልሃለን።
እሺ
እሺ አባ